ሄሎ ሄሎ ጤና ይስጥልኝ።
አቤት ጤና ይስጥልኝ።
ከቺፕቺፕ ነበር የምንደውልሎት።
እሺ እሺ strawberry create አድርገው order እያደረጉ ነበር አ ያው እና እርሱ ብቻ ነው ያሉበት፣ አምስት ሰው ይቀሩታል።
ነው አዎ
እሺ እሺ ቆይ እ እንትን order እንዴት እንደሚደረግ ገብቶታል አይደለ? አሁን ከእርሶ ውጭ ሌላ አምስት ሰው ያስፈልጋል። ካልሆነ ይሄ order መምጣት አይችልም። ግዴታ ስድስት ሰው መሙላት አለበት።
በለው። እሺ እሺ እሺ ስለዚህ ሰው ይፈልጉና የእርሶን link ኡን share ያድርጉላቸው ቴሌግራም ላይ። ከዛ ቴሌግራም ላይ join ይበሉና ሌሎች አምስት ሰዎች complete ይሁንና ዛሬ ነገ እንልክሎት ከአምስት ቀን በኋላ እንልክሎታለን። ያም ቀኑን order ያደረጉት አ አዎ።
እሺ ስለዚህ ያው group ኡን ይሙሉት።
እሺ እሺ እሺ፣ እናመሰግናለን። መልካም ምሽት።
እሺ